ጤና ይስጥልን ኃይሉ ግዛ ዲያኔ ግባኮች ምናይት የጉዞ መረጃ እንስጦት እንትን ነበረ ምንድን ነው ፓስፖርት ታስከትራላችሁ እንዴ ምን አሉኝ ደንበኛችን ፓስፖርት ፓስፖርት ታስከትራላችሁ ፓስ ለማውጣት ማለት ነው እኛ ማስቀጠር ሳይሆን እንዴት ማስቀጠር እንደሚችሉ በስልክ ልንነግሮት እንችላለን እርስዎ search እያደረጉ apply ማድረግ እንዲችሉ ማለት ነው okay እሺ
website ኡን ልስጦት
እሺ ሄሎ ሄላ አቤት